አደርጋለሁ።
Hello ሰላም ጤና ይስጥልን። ከችብችብ ነበር የምደውሉት። አዩ ኖት? Okay። ትላንት ሰባት ኪሎ ነጭ ሽንኩርት አዘውን ነበረ። አዘዋል አይደለ? አጠቃላይ ሰባት ኪሎ። አዩ እርሶ ሁለት ብቻ ነው ያዘዙት?
አይ ቆይ እኔ ነኝ እረስቼው ነው እኮ group ኡን እኔ ነኝ create ያደረኩት አዎ።
መሰለኝ። እሺ፣ አዩ እርሶ ነው እሺ።
create ያደረጉት።
እሺ።
በሀያ ሁለት ዛሬ መምጣት ነበረበት እና ትንሽ የ product እጥረት ስላለ ቀጣይ ቀን ነው የሚመጣሉት። እሱ ላሳውቀውት ነበር።
በእውነት ዛሬ አይደርስም?
አዎ ዛሬ አይደርስም። ይቅርታ መቼ? ነገ?
ነገ ይመጣሉታል።
ነገ ዛሬ እርግጠኛ ፕሮዳክት ይመጣል?
ከገ- እሺ።
product ከገባ ዛሬ ይመጣሉታል። ነገ ብዙ ሰዎች ስላለ
ስለዚህ ይወጣል ነገ product ይመጣሉታል። አዎ ይመጣል። በቃ እሺ፣ እሺ፣ መልካም- አመሰግናለሁ።
መልካም ቀን። እሺ በጣም ይቅርታ። እሺ